ስንት ሰዓት ነው እዚህ ሆነሽ? አድነሽ ቅድስት ያልሄድባችሁም ቶሎ በተሸመች
ሄሎ ዋሽንግተን የሕክምና ማዕከል መደርዳዎት።
እ ዋሽንግተን የሕክምና ማዕከል መደርዳዎት።
ኦኬ ነው።
አዎ መደርዳዎት ደውለው ነበረ።
አዎ ደውዬ ነበር። እኔ ደግሞ እንትን ነበረ ሚሴጅ ገብተዋል። ማረመዞራ ቅድም እጄ ነበረ እጄ ነበርኩ እነሱ ነው ብዬ እኮ ነው ሚሴጅ መጥተዋል እኔ ጋር
እሺ
ገብታሽ
እ?
አይ እነሱ ነው ብዬ እኮ ነው ሚሴጅ ስለገባው ደወልኩ።
እኮ ሜሴጁ ምን ይላል? የገባዶት ሜሴጅ
dear መሰረት ብሎ ወርድፋ ምናምን ምናምን ብለዋል። እኛ የሆነ ቁጥር መጣ። ይሄ ቁጥር ስለመጣ እኮ ምን ለማወቅ እንደሆነ messa- እኛ አሁን- እኔ አሁን የደወልኩለት ከሌላ branch ነው። ደውለው ስላየው ነው የደወልኩት።
አይ ስለሚያወሩ እናንተ ነገር ጋር ምንም አይደለም።
information ኡ የለኝም።
አዎ branch ላይ ነው እናንተ ጋር አይደለም።
በቃ እሺ እሺ እሺ እሺ